ሄሎ ሄሎ፣
አቤት ጤና ይስጥልኝ። መንገደኛ ደውለው ነበር ነው?
ደውዬ የነበረ እና ከአዲስ አበባ አላማጣ ይኖር ትራንስፖርት
እ, ፓርቴሽን ይኖራል።
ሞክረ ያሳየኝ ለነገ ነው የፈለጉት?
አዎ፣ ለነገ ነው የፈለኩ።
okay፣ እሺ። ዋጋውን check አድርጌ ልደውልልዎ።
እሺ ይቻላል።
እሺ።
በ application መቁረጥ አልችልም እንዴ? ሞክር አልነበረ መንገደኛ application ላይ
አዎ፣ እንደዛ ሞከርኩትና ከዚህ በፊት ጫቃለሁ አሁን ሞክረው ግን አየል ምናምን ነገር አለኝ።
okay፣ እሺ። በማንኛውም ባስ መሆን ይችላል አይደለ? ልዩ ባስ
ልዩ ባስ እ፣
ኤፍኤም ይኖራል
አ፣ ልዩ ባሶች ናቸው ያሉት።
እ እ ልዩ ባሶች ናቸው ያሉት።
በቃ ልዩ ባስ መሆን ይችላል።
ኦኬ፣ ቼክ አድርገሽ ወይ እሺ፣ እሺ።